ጤና ይስጥልኝ ከሴ መረጃ ማዕከል እባክዎን ይርዳዎት?
አለን እግዚአብሔር ይመስገን። ጤና ይስጥልኝ።
አለን።
አየር ትኬት እዛ ቲክቶክ ላይ ነው ያየው።
እሺ
ከኤርትራ ወደዛ በፈረንጅ ለአስራ አምስት ስንት ነው ያለው?
ከአስመራ ወደ ኢትዮጵያ ነው ያሉኝ።
አዎ በፈረንጅ ለመቼ ያሉኝ?
ለአስራ አምስት
እሺ አንድ ጊዜ ትንሽ ይጠብቁኛል፣ ልይሎት
እ እያየውሎት ነው። እባክዎትን ትንሽ ይጠብቁኝ።
እሺ እሺ እሺ። የሚመርጡት አየር መንገድ አለ ወይስ በኢትዮጵያ ነው የፈለጉት?
በኢትዮጵያ ነው።
እም፣ okay። በጁን አስራ አምስት ነው ያሉኝ አይደለም?
አዎ በአስራ አምስት እሺ
ግን በጣም በቅናሽ ያለው ዋጋ እዛ አስራ በኢትዮጵያ ሰባት አየር መንገድ ነው የማይሉት ወይስ የሚመርጡት አየር መንገድ አለ?
አይ በኢትዮጵያ ነው።
እም፣ ቅርታ በጣም አንዴ ትንሽ ላስቸግሮት። እሺ
እሺ
ሄሎ
ሄሎ ይቅርታ በጣም መስመር ላይ ስላስጠበቅኩት። flight ከአስመራ ወደ አዲስ አበባ በአስራ ስድስት የለም
እ ማግኘት አልቻልኩም። በአስራ ስድስት እና በአስራ አምስት flight የለም። በአስራ አራት ወይም በአስራ ሰባት ግን አለ።
እሺ በአስራ ሰባት ወይም በአስራ አራት ዋጋው ይለያል ወይስ አንድ ነው?
በአስራ ሰባት እና በአስራ አራት እሺ፣ እኩል ነው ዋጋቸው።
ስንት
እሺ አንድ ጊዜ ሀያ ሰባት ሺህ ሁለት መቶ ስልሳ ሰባት ብር ነው።
ሀያ ሰባት ሺ ስልሳ ሰባት
በዶላር ስንት ማለት ነው?
እ በዶላር ሁለት መቶ አርባ ዶላር ማለት ነው።
አ በዶላር ነው ሁለት መቶ አርባ እም።
አሁን እንዴት ነው ማለት ክፍያው? እኔ ወደ አንተን ወደ እ account ነው transfer ማድርገው ወይስ ወደ እንዴት እኛ ነው?
account ወደ እኛ ወደ ኢቲኤስ account ነው የሚልኩልን እኛ book ካደረግንሎት በኋላ
አ በቃ እሺ፣ ቆይቼ እደውላለሁ። በጣም አመሰግናለሁ።
እሺ፣ እሺ። ሌላ ምረዳዎት ነገር ይኖራል?
አይ እ የለም።
እሺ፣ እናመሰግናለን ስለደወሉ። መልካም ቀን።
እሺ፣ በጣም አመሰግናለሁ።
እሺ